ኢንቨስት ቤት እህልኝ በኩል ልርዳው
deposit ብያለኝ ነበረ። በቴሌ ብር አይሰራም እንዴ?
በቴሌ ብር ቻፓ ላይ
ቻፓ ላይ እኮ እምቢ አለኝ።
ምንድን ነው ያስቸገረ? ምንድን ነው የሚልህ? ምን የሚል ጽሑፍ ነው የሚመጣው?
expire ይለኛል ወዲያውኑ እና
screenshot አድርገህ ትል- ልትልክልኝ ትችላለህ ቴሌግራም ላይ
በምን ስልክ?
ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት
ሰባ አራት አይ አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት እሺ ሰላሳ ሰባት
እሺ አርባ ሰባት እዚህ ላይ ደው- ቴሌግራም screenshot ላክ- ልክልኝና check አደርግልሃለሁ።
እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን